ሰላም hello ጤና ይስጥልኝ።
አብሮ ይስጥልኝ።
ዘረር ዲዛይነርስ ነው።
አ፣
hello ልክ ነሽ። አዎ።
እሺ፣ ከ Afriwork Freelance Ethiopia ነበረ የምንደውለው።
እሺ፣ እሺ፣ በ office engineer የሚል vacancy አውጥታችሁ ነበረ።
ትክክል። አዎ።
hire አረጋችሁ በእኛ platform የምትፈልጉትን ስራ አገኛችሁ።
እ፣ ቆይ እንትኑን check አላደረግነውም። እ፣ እንዴት notify እንደማደርጋችሁ አላውቅም። እሱን ዛሬ እሱን check አድርጌ collect አድርጌ CV ያቸውን ከዛ በኋላ እንወስናለን።
June አስራ ሰባት ላይ ነበር የወጣው። እሱን አይደለም የሚል
አዎ፣ actually ስራ በዝቶ ምናምን እሱን check ማድረግ አልቻልኩም።
እሺ፣ የሚያስቸግሮት ነገር አለ? እኛም platform ሲጠቀሙ
ነው በጣም okay ነው። አንድ ሰው እኮ በእናንተ platform ቀጥረናል እኮ ከዚህ በፊት።
okay። እሺ፣ የሚያስቸግሮት ነገር ሲኖር ይደውሉልን። እሺ፣ ችግር ነው።
እሺ፣ አንድ ሁለት ሰው ቀጥረናል ከዚህ በፊት በእናንተ platform። thank you። እሺ፣ እሺ።
እሺ፣ እሺ። መልካም ቀን።